ሄሎ እሺ፣ አሳደም አዘጋጁ ሰው
ሄሎ አቤት።
እሺ፣ ግርማ ደባሱ አለሙ እሺ፣ አንዴ ቆይ። ግርማ ደባሱ አለሙ
እሺ፣ ግርማ ደባሱ አለሙ። እሺ፣ ቁጥሩ አ- አለሙ።
አለሙ።
አ እሺ፣ ቁጥሩ ይነግሩኛል? hello
አስራ ሶስት እሺ፣ አስራ ሶስት
አስራ ሰባት አስራ ሰባት
ሀያ አንድ ሀያ አንድ ሀያ አንድ ሰማንያ ሰማንያ አምስት ሰማንያ አምስት እሺ፣ ሐሙስ ሰዓት ላይ ሰዓት ማርፈድ አይቻልም። በጊዜ እንዲመጣ ይንገሩ።
የት ነው ቦታው?
ፒያሳ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ጎን ያለው ዋናው ኢትዮ ቴሌኮም branch አለ። እዛ እሺ እሺ አመሰግናለሁ። መልካም ጊዜ እሺ